ሄሎ
ሄሎ፣ ሰላም ነው እንዴት ነህ?
አለን አለን።
አለ።
ዲሽ የሚስተካከል ነበረ
እሺ፣ የት ነው?
ወጋገን ባንክ።
ወጋገን ባንክ አ block ስንት?
ስድስት ሀምሳ ሁለት
እሺ፣ ምን ነው ብን
እንትን ብሎ ነበረ ተበጥሶ ነበረ። ከዛ ታሰረ፣ ግን አይሰራም ነው።
እሺ፣ እመጣለሁ።
እሺ እሺ። እም። ቤት ታውቂያለሽ? ቆመ ጣለ፣ ቀና እም፣ ደራረገ ደራረገ
ብዙ ሰው ደግሞ እየተቀባበለው ነው። በታ
ይሄን ይህን መድኃኒት ነው አንተ ሰው